ጤና ይስጥልኝ ሁሉ ስፖርት ባኮ ምን ልርዳው?
Hello ሰላም ነው?
እግዚአብሔር ይመስገን።
እንትን በቅዳሜ አምስት ሺህ deposit አድርጌ ብር አልገባም።
ከቴሌ ብር የተላከልዎትን message አዎ ልኬልሃለሁ። ወደ እንትን ወደ በቴሌ ሁሉ በረከት
በረከት አሁን በደወሉበት ስልክ ነው አዎ ቴሌግራም የሚጠቀሙት ቴሌግራም አሉላ በረከት ነው የሚለው።
አሉላ በረከት።
አዎ
በስልክ ይንገሩኝ። አሉላ በረከት የሚል የለም።
ዜሮ ዘጠኝ አስር ዜሮ ዘጠኝ አስር
አርባ ስምንት እሺ
ሰማንያ ሶስት ሀምሳ
እሺ አስተላልፈልዎታል። መልሱን ስናገኝ እናሳውቆታለን።
እሺ